ጤና ይስጥልኝ ጌስት ቤት ቃል ኪዳን ነው የምልርዳው
ቃል ዳኒ ይባላለሁ ከወላይታ እሺ ዳኒ የሰራው ነው የእናንተ ሾፕ እና እንትን መኪና ሬስ እሺ አለ አይደል
እ፣ ቆይ አንዴ እሺ፣ ዳኒ ልጠይቃቸው እሺ ሄሎ
ወይ ወይ ቃል ወይ አለ ብለዋል። አዎ ኦኬ ስለዚህ እንትን ግራፊክስ ምናምን ምናምን አይፈልግም ኖርማል ኮምፒውተሮች ላይ
አዎ እንደ ሌሎቹ ነው።
ወይ ታገናኛለሽ እንደ ሌላ ሰው ዲኮድን አይንተን እሺ ቆይ ላገናኝሽ። ስማ ላይ ጠብቀኝ እሺ እንጂ ላገናኝሽ።
ይፈንሽ አሰሰ ዲስካውንት